Hello ጤና ይስጥልኝ በሽ ልጅ አብሮ ይስጥልን ሰላም ነው።
ሰላም
ማታ deposit አድርጌ
ምን አሉኝ ይቅርታ ማታ ማታ እሺ withdraw withdraw አድርጌ እሺ
አልገባም ነው የተባለው።
በዚህ በደወሉ በቁጥር ነው በሽ ልጅ የሚጠቀሙት አዎ
እሺ check ላድርግልዎ ስንት ብር ነበረ ሁለት ሺህ አምስት መቶ እሺ hello ወደ bet bet account ኡ ተመልሷል። አሁን ቢያዙት ይገባሉታል።
አሀ አሁን ወደ እዛ ልስላክ አዎ በአሁን ሱ ስላደረገ ነው ወደ ኋላ ተመልሶ ነው ወደ bet bet account ኡ መልሰው ይዘዙት።
እሺ እሺ ምናልባት ወደ ቴሌ ብር ቢያዙት ጥሩ ነው። ከባንክ ይልቅ ትንሽ ስለሚሰጥን ቴሌ ብር
አሀ እንደዛ ይቻላል።
ወደ ቴሌ ብር አዎ ይቻላል። more እንዲፈጥንሎት ማለት ነው።
okay እሺ እሺ፣ መልካም ቀን።
እሺ አቤት